እፈልጋለሁ ይላል።
ወይ ወይ
ነገር አድርስለት እሺ እፈልጋለሁ እያለ ነው።
እ
አድርስለት ለ customer እሺ እፈልጋለሁ እያለ ነው።
ኧረ እኔ እኮ ሌላ ወር ይዣለሁ። እኔ ደግሞ አሁን ያለሁት ገርጂን ገና አልደርስም። መት
የምግቡ አንተ ጋ ነው?
እ ቅድም ቅድም ደንበኛ ስልኩ አልሰራ ብሎኝ ደውዬች ነበረ። ከዛ በኋላ አሁን ገና እያደረስኩኝ
እኮ አይ customer cancel ማድረግ እፈልጋለሁ ብለህ ነበር አይደለ?
አ
እኮ እሱ order እጅህ ላይ ነው ያለው።
እ
እጅህ ላይ ነው ያለው እሱ order።
order ኡማ አሳውቄያለሁ። አ- አንዱ አለ ሌላ ሁለት ነው ያዘዝኩት ብሎኛል። እና አን- ያ- አንተ እኔ ጋር ያለው cancel እንዲሆን ፈልጎ ነበር።
Okay አሁን አንተ ጋር እኮ እጅህ ላይ ነው ያለው አሁን ምግቡ።
ኧረ ምግቡ አልተቀበልኩም ገና። እኔ እኮ ሌላ ቦታ ነኝ።
አሁን አስችልም አንተ ማለት እኔ ማድረስ አትችልም?
አልደርስም እራሱ የምር
እሺ